ጤና ይስጥልኝ። ሙሉ ስፖርት ነው ባኮ የምንወደው።
ሁሉ ስፖርት ላይ ብር ፖስት አድርጌ እሺ አልገባልኝም።
እሺ፣ ታዲያ ላይ ብር መጣው?
እ? ከካ- ካ- ካቻ ነው።
እሺ፣ ካቻ የላከልኝ ስክሪንሾት አድርገው በቴሌግራም ላኩልኝ።
በቴሌግራም አዎ፣ ስክሪንሾት አድርገው ላኩልኝ።
ኦኬ።
ስልክ ልስጥህ፣
እሺ እሺ።
ዜሮ ዘጠኝ ሰባ ስምንት
ቆይ ቆይ አንዴ ዜሮ ዘጠኝ ሰባት ሰባ ስምንት አስራ ስድስት
ስድስት ሰላሳ
ሰላሳ ዜሮ ስድስት
ዜሮ ስድስት
አዎ፣ መልካም ቀን